Hã? Hã? ሆኖ በቃ ሰባ አምስት ሺህ ብሩ ላይ ነው የሚካተተው ብላት ባንክ እዚህ ነው ሰባ አምስት ሺህ ብሩ ላይ የሚካተተው።
አሎ ጤና ይስጥልኝ።
ጤና ይስጥልኝ። አቤት። ሄሎ Hello፣ እንዴት ሰላም ነው?
እግዚአብሔር ይመስገን።
ያሲን እባላለሁ ከፍሊንትስቶን ሆምስ ነበር የምደውልሎት።
እሺ
እ፣ ሰኞ ወይም ማክሰኞ ቢሮ ብቅ እላለሁ ብሎ ነበር አስታወሱኝ። እ፣ ቅዳሜ ቀን አ- ከአቶ ግርማ ጋር አ አውርተው አ ነበር።
አ አ እ፣ እሱን ላስታውሱት ነበረ። ዛሬ ይመቾታል እንዴ?
አ፣ ዛሬና ነገ እንኳን አይመቸኝም። ምናልባት አርብ ምናምን ላይ እሺ፣ ለአርብ ፕሮግራም ያለዎት?
እሺ እሺ፣ መልካም ቀን ወይዘሮ መ